hello ሰላም ጤና ይስጥልኝ። በሽታ ቤት
ዛሬ ቆይ እንትን ያለው ብር አይለቀቅም እንዴ? ዛሬ አየር ላይ ያለው አይ አለመለቀቅ ሳይሆን ቻፓዎች ሲስተማቸው fail አድርጎ ነው። ለዛ ነው እኮ ምን ማድረግ አለብኝ?
ነው እየሰሩላችሁ ነው። deposit message ከሆነ deposit message ኡን ስንልክላችሁ approve እያደረጉት ነው።
okay እና ዛሬ ዛሬ ይለቀቃል ወይስ ዛ- አዎ ከዛሬ?
ይኸው እየለቀቁት እኮ ነው፣ እየገባላቸው ነው።
okay እኛም የ- okay ብዙ ተራ ስላለ ነው።
አዎ አዎ፣
እሺ ለዛ ነው። እሺ እሺ እሺ፣ አባት ስለደወልክ እናመሰግናለን። መልካም ምሽት።
እሺ